hello መሰረት ነኝ።
hello መሰረት ሰላም።
እሺ
order ነበረኝ አ- pin ኡ check ነበር አንዴ እሺ order ነበር ንገረኝ።
ወንዴ ነሽ ሰላም ነው። ሰባት ሰባት ሀያ ሁለት ሰባ ሰባት ሀያ ሁለት pin ኡን እኮ አይቼልሃለሁ። ስምህ ማን ነው? ሳሙኤል አይደለ?
አዎ፣ ግን ተመልሷል እኮ refresh አደረገው ብዙ ጊዜ እስካሁን ምስ እያለ ነው።
እሺ ሳሙኤል፣ እሺ እሺ መሰረት እሺ